ጤና ይስጥልን ማኒ ባባ።
አብሮ ይስጥልን አልባ መኪና ጤና ይስጥልን።
መኪና ፋሲል ምናምን አለ ብሎ መስመር ላይ ነው አባት ምን ልርዳዎት?
መኪና መኪና
ድምፆት ርቋል፣ ይቅርታ በጣም መኪና መኪና መኪና እሺ። ምን አይነት መኪና?
five L ወይም three L ወይ አባዱላ five L አለን፣ ጽድት ያለ አለ።
five L አሉ።
እ፣ ስንት ሞዴል
አባዱል ፋይፌል ሁለት ሺህ አራት አለን ያልለጠፈ
አይ አራት የለጠፈ- ነጥብ አራት የለጠፈ ደግሞ ሁለት ሺህ ሁለት አለን ደቡብ ክልል የሆነ አን
ደቡብ ክልል ጠርዝ ማዘን አዎ የለውም።
የለውም።
እ፣ ስንት ባል አንድ ነጥብ አምስት አንድ ነጥብ አምስት አባዱላ አሳላችሁን አዎ የለጠፈ- አባዱላም አለን አለን የለጠፈ ሁለት ሺህ ሰባት አለን ሁለት ሶስት ሰባት ነጥብ ስም በሉ።
ሶስት ሶስት ነጥብ ነጥብ ሶስት አ፣ ሶስት ነጥብ ሶስት እ፣ three L ነገር የላችሁም አ?
three L አሁን ላይ የለንም፣ ግን ሰሞኑን ይገባል አባት።
እሺ የት ነው እንቁላል ፋብሪካ ነው
አዎ እንቁላሉ ፋብሪካና መስቀል ፍላወር እንገኛለን።
መስቀል ፍላወር five L ኦችም እዛ መስቀል ፍላወር አሉ እንዴ መስቀል ፍላወርና ፓስ አሁን ያሉን ግን ፓስተር ብራንቻችን ላይ ነው። ፋይፍ የለውም ፓስተር በቃ መተን ማየት እንችላለን ይችላሉ። በማንኛውም ሰዓት መጥተው ማየት ይችላሉ። አባት ኦሮ ነው አንድ ነጥብ አምስቱ
ምኑ
ኦሮ ነው እ፣ አንድ ነጥብ አምስት ያልሽው ፋይፌል አይደለም ደቡብ ህዝብ።
ደቡብ ፋይሉዝ ነው አ?
አዎ አዎ እሺ እሺ
ዋ ማታ ማታ እንደቅለዋለን።